ቀናት ስለኝታ የተሰጠ ጥሪ መካከል እባክዎ ምን ልርዳዎት? ትኬት እንትን ለማድረግ ነበር።
ሄሎ ወንድሜ ሰላም ነው?
ሰላም እንዴት ነህ?
በኤምሬት የተቆረጠ ትኬት ነበረ። number ኡን ልንገርህና መቆረጥ አለመቆረጡን confirm መሆኑን check ለማድረግ ፈልገን ነበር።
እሺ አንዴ ልጠብ- ይጠብቁኝ።
እሺ እሺ
እሺ ይንገሩኝ።
አስራ ሰባት ስልሳ ዘጠኝ
አንተ ስክ- ስድስት letter code የለችም?
እቺ እንትና confirmation confirmation number ምትለዋ አዎ አዎ።
G P
እሺ GP
Z I እሺ Z I
P W
P W የአያት ስም አልበል
የአያት ስም ደንታ
spell ያደርጉልኛል?
D E እሺ
N T A
እሺ ኮዱን ያሉኝ G P Z I P W አዎ
OK እና እዚህ ላይ ያመጣልኝ አይደለም ደንታ ነው አይደለ የአያት ስም የአያት ስም አዎ DE NTA A አዎ GP Z I P W እስቲ Z I የሚለውን L አድርገው እስቲ ምናልባት ወይ L ደግሞ እ
እሺ ወይም ልንገር confirmation number ኡን
እሺ ይንገሩኝ አስራ ሰባት ስልሳ ዘጠኝ
እሺ ይቅርታ እሱ ሳይሆን እ እ፣ ስድስት letter code ከስም በታች የምትገኛለች ስድስት letter code
ከስም በታች አዎ
እም፣
ወይ ያቺ co- con እንትን የምትለዋ confirmation number የምትለዋ ናት አይደል?
booking reference የምትል
booking reference እ፣ እ።
ከስም በታች የለም የለም የለውም
እሺ ወይ ደግሞ እ፣ በቴሌግራም ቁጥራችን ልንገሮች ልንገራችሁና በእሱ ላይ ላኩልኝ ከዛ ያለውን ነገር ልንገራችሁ እሺ እሱ ይሻላል ንገረኝ እሺ ዜሮ ዘጠኝ አርባ ሁለት ዜሮ ዘጠኝ አርባ ሁለት አርባ ዘጠኝ አርባ ዘጠኝ ሰባ ስድስት አርባ ዘጠኝ ሰባ ስድስት አርባ ዘጠኝ በቃ ትኬቱን ልክላለሁ በዚህ እሺ እሺ
በጣም ምርጥ መረጃ ነው። እናመሰግናለን።
እሺ እናመሰግናለን መልካም ቀን